ጤና ስንደክቱ
hello እንዴት ነው? ሰላም ነው?
እግዚአብሔር ይመስገን።
Donkey Tube ነው?
አዎ Donkey Tube ነው።
ወጌሻ ለመመዝገብ ፈልጌ ነበር እሺ ይቻላል።
እና መቼ ነው ስልጠና የሚጀምረው?
ስልጠና የሚጀምረውን ቀንና ሰዓት ቀንና ቦታ እናሳውቃችኋለን።
እ እ መቼ እንደሆነ ቀንን ቀኑን እናሳውቃለን። ስሞትን ማን ልበል
እኔ አብርሃም እባላለሁ።
አብርሃም ማን
አብርሃም ብርሃን
ስልክ ልውሰድ ዜሮ ዘጠኝ አራተኛ ዙር ጨርሰዋል።
አራተኛ ዙር ገና assignment እየሰሩ ነው።
ስንት ይቀራቸዋል ለመጨረስ?
እኛ የምንሰጠው አሁን class ወጌሻ special class ነው። marketing፣ content፣ editing፣ በጎ አድራጎት ከነዚህ ከአራቱ ውስጥ የፈለጉትን ኮርስ መርጠው መማር ይችላሉ።
YouTube ለ- ለማ- ለመስራት አዎ እነዚህ ኮርሶች የሚያገለግሉት YouTube YouTube ላይ ለመስራት ነው። marketing፣ content፣ editing፣ በጎ አድራጎት ከነዚህ ከአራቱ ውስጥ የፈለጉትን ኮርስ መርጠው መማር ይችላሉ። ኮሜዲያን እሸቱ ቀንና ቦታውን እነግራችኋለን። orientation ይሰጣችኋል። እኔ ልመዝግቦት ዛሬ
እሺ። እና ክፍያ መቼ ነው የሚፈጸመው?
እ፣ እናሳውቃችኋለን። እስከ አሁን እንመዝግቦትና እንደውላለን፣ እሺ ፈቃደኛ ከሆኑ ማለት ነው። አድራሻው የት ነው?
እሺ። እኔ ጎሮ
እሺ። የትኛውን ኮርስ ነው መማር የሚፈልጉት? በአካል ነው ግን በኦንላይን?
በአካል
የትኛውን ኮርስ ነው መማር የሚፈልጉት?
እ፣ content ማዘጋጀት
እሺ፣ እናመሰግናለን። እንደውላለን።
ስልክ ይዘችዋል?
አዎ 0956 62 48 18
አዎ፣ አመሰግናለሁ።
እሺ፣ እኛም እናመሰግናለን። መልካም ቀን።
አሜን።